ጤና ይስጥልኝ ቤተሰቤ ዲቦራ ነኝ እባክዎ የምንወደው ሄሎ ሄሎ ሄሎ ሰላም ነሽ?
ሰላም ነው እንዴት ነህ?
የምትደረው ሲበት ቴሌብር ስላት ሺ እሺ አንድ ጊዜ መስመር ላይ ጠብቀኝና ለሰው ላስተላልፍልህ እሺ ታናገራለች
ኢንቨስት ቤት አዎ እባክዎ ልርዳው? ሄሎ ሄሎ አቤት ሰላም ጤና ይስጥልኝ ቤተሰቤ ነው የደወሉት ስለነርዳ
እሺ
ንገረኝ እሺ ያው- የቤት ቤት ውትድረው ሰባት ሺ
ምን አልከኝ አዎ
ምን አልከኝ አባቴ
የቤት ቤት ውትድረው ውትድረው
እሺ ሰባት ሺህ ነው።
can you please tell me your ቤስት ቤት number sir
ዜሮ ዘጠኝ አስራ አምስት አስራ አምስት ዜሮ ዘጠኝ አስራ አንድ አስራ አምስት ማይ አስራ አምስት ዜሮ ዘጠኝ አስራ አምስት አስራ አምስት አስራ አምስት አስራ አምስት okay ዘጠና ሰባት ዘጠና ሰባት
ዘጠና ሰባት ሰላሳ ስምንት ሰላሳ ስምንት አዎ
እሺ እሺ የመቼ ነበረ
አዎ አሁን አሁን እሺ አዎ
how much is it how much is it
ሰባት ሺህ እሺ Can you please tell me the Telebirr number to be credited to? The Telever number.
አዎ
Tell me the Telebirr number.
ዜሮ ዘጠኝ Okay. እሺ
ዜሮ ዘጠኝ እሺ አስራ አምስት አስራ አምስት okay nine seven thirty eight ዘጠና ሰባት ሰላሳ ስምንት እሺ እሺ አካውንትን check ላድርግልህ አንዴ እሺ አባቴ ከዛ confirm ይደረጋል እሺ በጣም ጥሩ ነው ጠብቀኝ መስመር ላይ ጠብቀኝ አንዴ እሺ እሺ እሺ ታዲያ በርማች አይ አይ